ሄሎ ሄሎ
ወይ ተውሽ ወይ ዴቭ እንትን ሴቲንግ አፕዴት ምናምን የሚለውን ካለኝ እስቲ ምንም እያመጣልኝ አይደለም እኮ ምን ሴቲንግ ክፈትልኝ እስቲ የፒሲዩ
የትኛው የፒሲዩ እኔ የምንድን ነው ምንድን ነው ስሙ ቦታው
ብሬ አ ብሬኝ
ብሬ ሴቲንጉን ልክፈትልህ አ ሴቲንግ ክፈትልኝ የኖርማል ሴቲንጉን አያመጣም
ለምንድን ነው ያልመጣልኝ ሴቲንግ?
እኔ እንጃ ሰርች ላይ ስጽፎ አይመጣልኝም እኮ ሰርች አድርገው እዛ ጻፈው ሴቲንግ ላይ
እስቲ ቆይ ኪቦርድ አሉ የውጫሌ በቃ መሰለኝ። እሱ ማጠራረጋት የውጫሌ ነው ሁሉ ጭራሽ
ሄሎ
አ ታስብሽ ወይዬ
እስቲ አሁን ሞክረው
እ የት አለ ይኸውና ጻፍልኝ እያየሁት ነው
አይደለም
እንትን እሺ የሚከሰው ሹም ጌታ ይባላል ማረጉ አ ዴባ